ሄሎ
ሄሎ፣ ሰላም ነው። ጤና ይስጥልኝ።
እግዚአብሔር ይመስገን።
የ YouTube ትምህርቱ መች ነው እንትን የሚባለው?
ለመማር ፈልገው ነው። እሺ፣ ስምዎት አዎ።
ይነግሩኛል። data እየመዘገብኩ ስለሆነ ከይቅርታ።
ታምራት ደንደና
ታምራት ነው።
ደንደና አ
አድራሻ ቤት ነው።
እ፣ አዲስ አበባ
ስልክ ቁጥር ልውሰድ። ዜሮ ዘጠኝ 0941
ዜሮ ዘጠኝ አርባ አንድ 54
ሀምሳ አራት 67 55
ስልሳ ሰባት 55 ሀምሳ አምስት አ እሺ። ኮርሶቹ አራት አይነት ኮርሶች አሉ።
እም፣ content editing፣ marketing፣ በጎ አድራጎት። ከእነዚህ ከአራት ኮርሶች ውስጥ የፈለጉትን ኮርስ መርጠው መማር ይችላሉ። ትምህርቱ የሚጀመረው ከመስከረም በኋላ ነው።
እም። እ፣ ምን ምን ነበር ያልሽኝ? ኤዲቲንግ
hello፣ እ፣ ይሰማል ይሰማል። ምን ምን ነበር ያልሽኝ?
content፣ marketing፣ editing፣ con- በጎ አድራጎት።
እ፣ content ነበር እኔ አሁን ለመማር የፈለኩት።
እሺ ስለ ትምህርቱ orientation ኮሜዲያን እሸቱ ነው የሚሰጣችሁ። ትምህርቱ የሚጀመረው ከመስከረም በኋላ ነው።
እም።
ክፍያውን እናሳውቃለን እ፣ ክፍያው ስንት ይሆናል?
እናሳውቃለን።
ቀድሞ ለመዘጋጀት እ፣ ደውላችሁ ነው የምትናገሩት?
አዎ ማስታወቂያ እናወጣለን።
እም። በዩቱብ ላይ የ- አዎ በዩቲዩብ ላይ ማስታወቂያ እናወጣለን። በፌስቡክ ማስታወቂያ እናወጣለን። ትምህርቱ መቼ እንደሚጀመር ክፍያውንም የዛኔ እንገልጻለን።
አ፣ ፌስቡክ ላይ በተጨማሪም እንደውላለን።
እ፣ ፌስቡክ ላይ ዶንኪ ቲዩብ ተብሎ አለ ማለት ነው። እሺ አዎ አዎ አዎ።
እሺ እሺ እናመሰግናለን። መልካም